ሄሎ ሄሎ
ቪክቶሪ ውሃ ነው። እኔ
አዎ አዎ ይሄ ነው
እንትን ውሃ ፈልገን ነበር። መኪና ይመጣል ወደዚህ ወደ
ወደ ሰፈራ
የት የት ሰፈራ ይኸውልህ እንትን ሀና ማርያም አለ አ?
አሃ
ከሀና ማርያም ቀጥሎ ደግሞ ወደ ሰፈራ የሚወስደው መንገድ አለ ማለት ነው okay እሺ ስልክ ልስጥሽ እንዴ
እ
ስልክ ልንገርሽ
የምን ወደ ሰፈራ የሚመጡትን ሰዎች ነው እሺ ስጠኝ እስኪ ብትወስጂ ሄሎ ሄሎ ሄሎ ታች በቃ